Paragraf 201, Ramesha Amnesty.
¿Cómo es eso?
Ramesha, what is this?
Hello, hello.
መሶብራት ግብቼ ነበር ስለ አካውንት ላይ አልገባል ከቴሌብር ላይ ቀንሶ ነበር እሺ
አልገባልኝም።
እ፣ በቢ- በቻፓ ነው በሳንቲፔ ነው?
በሳንቲም አዎ በሳንቲፔ ትንሽ የሲስተም ችግር ስላጋጠማቸው ነው። ትንሽ ቆዩ። እሺ አንድ ላይ ስለሆነ የሚገባው ስለዚህ ትጠብቁም። እሺ ይስተካከላል። አሁን ያስተካከሉት ነው።
አብሽር እሺ።
እሺ እናመሰግናለን ስለደወሉ። እሺ መልካም ምሽት።